ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ዛሬ ቴክኒሻኖቹ አይገቡ ይሆን እንዴ?
ማን ልበል? ከየት ነው የምትደውልልን?
በደቂቃ ነው የምደውለው። ቢኒያም እባላለሁ።
እሺ፣ ሰላም ነው ቢኒያም? እንዴት ነህ?
እግዚአብሔር ይመስገን። አቦ ገና ቅድም እኮ ቀጠቀጥኩ ቀጠቀጥኩ አቃተኝ።
ምንድን ነው ምን ሆኖብህ ነው?
አይ ከፕሪንተር ጋር እንዲያገናኙልኝ ነበረ ኮምፒውተር።
ከፕሪንተር ጋር እንዲያገናኙልኝ።
አዎ እሺ፣ ጥፋ ያላችኋል ቴሌግራም ላይ።
ልክ አለው። እስካሁን ሁሉ እየላኩኝ ነው ግን ብዬ እሺ፣ በቃ እንትን እንሞክረዋለን እኛ። እሺ፣ ስራ አቁመሃል ወይስ በሌላ እየሰራህ ነው?
ስራ አቁሜያለሁኝ። ሰው ደግሞ ደንበኞች አስቸገሩኝ። በቃ ከበውኝ እሺ፣ እሺ፣ በቃ እሺ፣ እሺ